ሄሎ ጤና ስት ኢንቨስትመንት አብሮች ጥልን ማታ ከእንትን ከስፖርት እንትን ጋር የቀየርኩት ብር አለ ወደ ቴሌ የቀየርኩት አስራ አምስት ሺህ ብር ወደ ቴሌ ብርም አልገባም እዛም ከዛም ወጥተው እና እንድታይልኝ ፈልጌ ነበር።
ችግር የለውም ይቻላል። በደወሉን ቁጥር ነው።
አዎ እሺ ሌሎች መስሎ ነው የጠጥኩኝ
على يدك محمد خلاص وقت يا محمد يبدو
ሄሎ
لا አሁን ገብቷል። እሺ አፕሩቭ ተደርጓል።
እሺ አሁን ገብቷል አዎ አፕሩቫል ይፈልግ ስለነበር ነው። አሁን አፕሩቭ ተደርጓል።
እሺ እናመሰግናለን እሺ እኛም እናመሰግናለን። መልካም እሺ